Hello.
Hello አይሰማም?
አዎ።
account እየከፈትን ነው እንዴ ያለን? አዲስ account
text ኦቹን ላክሉት ቴሌግራም።
አዲስ account create እያደረግን አዎ።
እንዴ ያለን?
አዎ፣ password ኡ ስታስገቡት requirement አለው የራሱ መግባት ያለባቸው እንትኖች እና እሱ ለላክሉት በቴሌግራም
አዎ ቴሌግራም ላይ በዚህ ቁጥር ላይ በዚህ ቁጥር ላክ።
አዎ ስንከፍት ምን መጠቀም አለ? ሃሽታግ መጀመሪያ ላይ ወይስ
አዎ ያሉትን ነገሮች አሁን እንዳይረዝም እና ለእርሶም እሺ ሴታፖቹ ላክልኝ።
ልላክሎሽ ሴታፖቹ ላክልኝ።
አሁን እልከዋለሁ። እሺ።